ሰላም ጤና ይስጥልኝ።
ሌላ ሰላም አለ ቤት እግዚአብሔር ይመስገን ሰላም።
እቃ ይዤ ነበረ ዴሊቨሪ ነበር ደርሶኛል እቃ ነኝ እና እ፣ ወጣት እንደሆነ በኋላ መጥተው እንዳያዙ ስልሳን የሚመጣው ሰው ይሆን እስኪ ስልክ ቁጥር ይንገሩኝ አንዴ።
ስልክ ቁጥር ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ሶስት ሰላሳ ሀምሳ ስምንት
በርሶ ነበር አድሚት አቮካዶ ነው።
አይ አቮካዶ ገና አልጨረስኩኝም። ሌላ ትናንት ያዘኩት ነበረ ሽንኩርት ምናምን
ድራይቨር ቁጥር ልስጥ
እ? የድራይቨር ቁጥሩ ልስት ችግር እና ዜሮ ዘጠኝ
ዜሮ ዘጠኝ አስራ ሶስት ይዞ ወጥተዋል።
አስራ ሶስት አዎ ይሄ የያዘው የያዘለው እሺ አስራ ሶስት
ድጋሚ አስራ ሶስት ድጋሚ አስራ ሶስት እሺ ሀምሳ ሶስት አስራ ስድስት ሀምሳ ሶስት አስራ ስድስት እሺ አመሰግናለሁ።
ናትናኤል ይባላል። አዎ ይጠይቁት የትኛው ነው?
እሺ እሺ